ጤና ይስጥልኝ። ምን ያለው ከቢዩ delivery ነበር የምደውልልሽ። order check እንድታደርጊልኝ ፈልጌ ነበር። በ order ነበር በ order ነበር ሰማንያ ሰባት ሀምሳ ዘጠኝ ስልሳ ሁለት order ታዛችሁ ነበረ። ሴሪ fry combo special አዎ አልታዘዘም አሉኝ እያለ እኮ ነው driver ኡ።
አለመታዘዝ አይደለም አማ እም?
ሄሎ ሄሎ ሄሎ ወይዬ፣ አለመታዘዝ አይደለም።
እሺ ምት- ስንታዙልን ጊዜ message ታስገቡልን አላችሁ አይደለ?
ምን?
text text ታስገቡልን አላችሁ።
okay። ስለዚህ text ኡ ካልገባ አትጀምሩት።
text ኡ አልገባም። አዎ ምክንያቱም ማ- የመጨረሻ ላይ ሂሳቡ ሲጀመር ሂሳቡ ይቀንሳል። እኛ ከምን ከምንሰራውና ከማንሰራው ላይ ማለት ነው።
እሺ። ስለዚህ ለዛ ነው።
text ኡ ካልገባ አትጀምሩትም order ኡ።
አዎ አሁን ግን already እየተሰራለት ነው፣ እያለቀ ነው።
ስለዚህ ትሰጡታላችሁ order ኡ።
order ኡን ማን እንሰጠዋለንማ እሱ ከመጣ ነው። ግን እሱ ሳይመጣ በፊት ምንም risk ስለሌለን ያለ message አናሰራልሽም።
ግን አሁን ይሄ order ይወጣለታል አይደለ?
አዎ እየተሰራለት ነው።
እሺ፣ አመሰግናለሁ።
አትናደድ ጌታ፣ ምንም ነገር ሲሆን ይሆናል። በራስህ ተናደሻል፣ እኔ አይቼሻለሁ ብለሽ ታባብሻለሽ። ኖርማል ብላ